ሄሎ የለም እንደምን አዳርስ አብይ እንደምን አደርሽ? እኔ ደህና መቤት አደርሽ ደህና እግዚአብሔር ዛሬ ቀጠሮ ያሉት አዎ፣ ዛሬ ቀጠሮ አለ።
ታርጋይ ነው ታርጋው ነው ይልኩን ታርጋ A ኤ ሁለት ዜሮ ሁለት ዜሮ አራት ዜሮ ዜሮ አራት ዜሮ ዜሮ ኮድ አዎ።
ምንድን ነች ኮድ ኮድ ኮድ A ሁለት ነው አይደል? ሁለት ሁለት ኮድ ነው?
ሁለት ነው። አዎ ኮድ ኮድ ሁለት።
ሁለት ነው።
እሺ ኮድ ሁለት እ አምስት ሰዓት ላይ ነው አይደል?
አምስት ሰዓት ላይ ያው እሺ፣ እኔ እዛ ግቢ ስገባ ደስ ይለኛል።
አደለ እሺ እኛም ደስ ይለናል እሺ፣ እኔ መቤት እሺ እሺ